ጤናይስጥልኝ ሊስፖርት አባኮ ምንድነው?
ሰላም account ስከፍት እንትን ይለኛል invalid token header ይለኛል ምንድን ነው screenshot አድርገው በቴሌግራም ይላኩልን።
እሺ በዚህ ስልክ ላክልሽ ቁጥር ይያዙ
እሺ ዜሮ ዘጠኝ ሰባ ስምንት
ቆይ ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት እሺ አዎ።
እልክልሻለሁ። እሺ እሺ